መቸብቸብ እንዴት አለሽ?
እግዚአብሔር ይመስገን። በዚህ መቸብቸብ።
order መጥቶልን ነ- order ነበረን፣ ይቅርታ እሺ
ዛሬ አልመጡም።
እ፣ ትናንትና ነበር ያዘዙት።
አዎ
okay፣ በዚህ ስልክ ነው።
text ደርሶና order ነበር ደርሶናል በዚህ ስልክ። አዎ okay፣ ደርሷቸዋል። እሺ፣ አንዴ check ላድርግሎት።
እሺ። ለምን ዛሬ ነው ያለቀው? አንቺ አታታይም። ምን አይነት አይጥ ናት? ቁጤን ቼክ አድርጉልኝ።
እ፣ ሄሎ
ነው ወይም ወይ ፓፓያ አለ እናቴ፣ አይደል?
እሺ፣ ሰባት ኪሎ
አዎ ፓፓያ ማንጎ እና አቮካዶ እሺ፣ የት ነበር?
አቮካዶ ሽንኩርት አለን ቲማቲምም አለን እሺ፣ location ኑ የት ነበር?
ቲፒዮ የሚል
ቸርችን ሆነ ተብላ church ን ነው። እሺ፣ በአንዴ ይቅርታ፣ ልደውልሎት መልሼ
ደውልሎት አንዴ መልሼ ይቅርታ